hello ሰላም ጤና ይስጥልኝ።
ስኬት ነው።
አዎ
እ እንትን አለ እንደ ማሽን
ማሽን አሁን ላይ አልቋል ጨርሰናል። ግን ባለቀው ክፍያ ከፍለህ ሲመጣ ሌላ payment ትጨምራለህ፣ ክፍያ ይኖረዋል።
እንዴት እንዴት?
ማሽን የለንም ጨርሰናል።
እሺ ግን ባለቀው ሂሳብ ከፍለህ ሲመጣ ደግሞ እ።
ልዩነቱን ከፍለህ መጠቀም ትችላለህ።
አይ ይጨምራል ነው።
አዎ አዎ
okay ከነ ሶፍትዌሩ ነው።
ከነ ሶፍትዌሩ ነው። አዎ ስንት ነው ሂሳቡ? አሁን የምከፍለው አሁን የምከፍለው ስልሳ ዘጠኝ ሺህ አምስት መቶ ልዩነቱን ግን አላወኩም።